હેલો ሄሎ ሄሎ ብርሃኑ ወየማ አገናኘኝ ብዬ ነበረ።
እሺ እሺ።
ሄሎ
ሄሎ ሄሎ፣ ም- ሚኪስ ነው ሚስ በርገር አዎ፣ መብራት ኃይል ብራንች።
አዎ ከቢዩ ዴሊቨሪ ነበር።
እሺ በ order ነበር ሰማንያ ስምንት ሰላሳ አምስት ሀምሳ ሰባት tuna sandwich አንድ ታዛችሁ ነበር አይደለ?
አዎ ግን አልተደወለልኝም text ገብቶልኝ ነበር መብራት ስለጠፋብን ነው መሀል ላይ የቆየው
okay። ስለዚህ አሁን አልደረሰም፣ ደርሷል ሊወጣ ነው
ሊወጣ ነው።
እየታሸገ።
ምን ያህል ደቂቃ?
አይ እየታሸገ ነው በቃ ይወስደዋል
እሺ
ይከፍታል ልጁን አገናኝሽ።
hello hello ብርሃኑ እየታሸገ ወይማ።
ነው ሊወስደው ነው ብላኛለች። በቃ ለምን አ- አ- እንደደረስክ ካልሰሩልን ለምን አላሳወከንም ብርሃኑ?
okay። ቀደም አሁን እኮ ደውሎልኝ ነው እንትን ያል እንትን ያል አሁን እኮ ማለት ነው አርባ አምስት ደቂቃ ሆኖ አሁን ከ- በዚህ ሰዓት በኋላ ስጨርስ እንኳን on time እንዳይስተካከልልህ ሰዓቱ ሄዷል።
አዎ፣ ሰ- ስንት ላይ ሀያ ሰላሳ ላይ ነው የደወልኩት። አ?
አይ አርባ አምስት አምስት ደቂቃ- ነው አርባ አርባ አረ- አምስት ደቂቃ ላይ ሆነ እንዴ? ኧረ አልሆነም፣ ገና ነው።
የምር እኔ ጋር የሚያሳየኝ አርባ አምስት ደቂቃ ነው።
የሚኪያስ ገና ሀያ ሰባት ነው እኔ ጋር የሚያሳየው።
እኔ ጋር አርባ አምስት ነው እያሳየኝ ያለው። ልልክልህ እችላለሁ ከፈለክ።
ራሴ እኔ ሀያ ሰባት ነው የሚያሳየው። አሁን ያልኩት ትክክለኛ ነው። ሰላሳ አምስት ላይ ነው የደረስኩት።
እም፣ አ፣ የኔ ጋር ሀያ ሰባት ነበረ። አሁን ወደ ሀያ አምስት እየሆነ ነው።
አዎ እኮ አርባ አምስት ደቂቃ አሁን እ፣ በኋላ እንኳን on time ይስተካከል እንዳልል በ- በሰዓቱ አላሳወቅም። ስለዚህ አይስተካከልም ነው የሚሉኝ። ስለዚህ እያወጣንለት ነው እያሸግንለት ነው ብለዋል። በቃ ተቀበላቸውና ቶሎ አድርሰው እሺ።
እውነት ነው። አዎ፣ እሺ። ግን የኔ ጋር ሀያ አምስት እያለ ነው። እሺማ፣ እሺ፣ እሺ እሺ፣ ብርሃኑ አዎ።
እሺ፣ እንዳይቆርጥበት ቶሎ አድርሰው
እሺ።
እሺ።